ጤና ይስጥልኝ።
አቤት
ሰላም ነው?
እግዚአብሔር ይመስገን።
እግዚአብሔር ይመስገን። እንትን ሁሉ ስፖርት connection ለምንድን ነው እንትን ቴሌብር እና ሲቢብር ነው ያለው?
ትንሽ technical ችግር አጋጥሞ ነው፣ ይስተካከላል። በትዕግስት ይጠብቁ።
የተስተካከለ ነው አሁን?
አዎ፣ በትዕግስት ይጠብቁ፣ ይስተካከላል።
ለዛሬ ለነገ ምናምን ይደርሳል፣
ያው እሱን እኛ እርግጠኛው ለማወቅ አንችልም።
ግን ይሰራ ነው።
አዎ አዎ
አየህ